ስፖርት ምን ልርዳዎት?
ጤና ይስጥልኝ። ሰላም ነው? ሄሎ
አቤት ሄሎ።
ሰማት?
አይ፣ ይስ- ይሰማል ይሰማል።
እሺ ምን ልርዳውት?
ከ deposit አድርጌ ነበር ከቴሌ ብር እንትን አላለኝም አልደመረም ነበር። ከቴሌ ብር ቀንሶ እዛ ላይ አልደመረልኝም ነበር እና እንትኑን PDF download አድርጌ ላክልኝ ተብዬ ነበር። ቴሌግራም ላይ ልኬያለሁ። ቴሌግራም ገጻቸው ላይ እሺ ጠብቁ፣ ሲስተካከል እናሳውቆታለን። እኛ ቴሌግራሙ ላይ ቴሌግራሙ ላይ ልኬያለሁ። ደረሰኝ ሁለት ናቸው። ሁለት transaction ኦች ናቸው። ባለፈው መቶ ምናምን ብር እንደዚህ ሁለቱንም download አድርጌ ነው የላኩት። ምንም አልደመረልኝም።
እኮ ይስ- ሲስተካከል እናሳውቆታለን። ቴሌግራም ላይ ጠብቁ።
እሺ፣ እዛው ነው የምትመልሽልኝ ቴሌግራም ላይ?
አዎ አዎ እሺ፣ እሺ፣ እሺ።